ወየማኑ ኬልሻለ እሺ
ማን ነው የሚለው ስሙት?
ቴሌግራም ላይ ሚኪ
ሚኪ ነው የሚለው ስሙት የቴሌግራም አ አ
መቼ ነው የላኩልን?
አሁን ላኩልሽ ላኩልሽ ኤ ሚኪ ነው?
አ አ እና ሁላችሁ ሁላችሁ ላኩልሽ አ በዚህ ቁጥር ወመር ወም ስቴፈር ግን ሀይ ብለሽ ነበር ለሀይል ባል ምናምን ብለሽ ላ ላኩልሽ
የትኛው ነው
ወይ የትኛው ነው ከላኩት ውስጥ?
transaction ቀጥታ የላኩልሽ ማለት ነው። አርባ ነው አዎ እኮ የትኛው ነው የሚሉት? የትኛው ገንዘብ ነው?
የ okay አንድ ሺ ስምንት መቶ ብር የሚለው እሺ እሱን አንድ ሺ ስምንት መቶ ብር የሚለው ነው ብለው ስልክ ቁጥሮትን አንድ ላይ አድርገው ይላኩልን። እሺ ቴሌግራም ላይ okay፣ በዚሁ በቴሌግራም ላይ አዎ አዎ እና ሌላ መቶ መቶ ብሩም አለ አጠቃላይ የሆነ በሀያ አምስት ከትናንትና ጀምሮ እ ተመላሹ መቶ መቶ ይላል አይደለ? እነሱ እስከ የሀያ አምስት ሙሉውን አልገባልንም ማለት ነው።
okay ስለዚህ እዛ ላይ እንደዛ ብለው ይላኩልን። ከስልክ ቁጥሮት ጋር አንድ ላይ አድርገው ይላኩልን ደንበኞች።
እሺ እሺ እሺ እሺ